Hello
አቤት ሰላም ጤና ይስጥልኝ አቶ አንዳርጌው።
አቤት
የ summer camp ፕሮግራም ብለው ባለፈው ተመዝግበው ነበረ።
አዎ እሺ፣
ከ- አይ ከባለቤቴ ጋር አውርተን ለጊዜው ይቆይ ብላለች።
ምን አሉኝ? ይቅርታ።
አይ ከባለቤቴ ጋር አውርቼ ለጊዜው ይቆይ ብላለች።
OK እሺ፣ ምዝገባ this week እየጨረስን ስለሆነ እናስታውሶት ብሎና ብለና።
ችግር የለም። እሺ፣ እሺ አቶ አንዳርጌው መልካም ቀን።
እሺ።